ጤና ይስጥልኝ ኢንዱስትሪ ቃል ኪዳን ነው የምንለው።
ከፍቼ ነበረ ቤት ቤት እሺ።
ማለት ነው።
እሺ ግን ከፍት ፓስዋርዱ ሳስኪውን ብቻ ለበስ እንዳለ
ምንድን ነው የሚሉት?
ምንም ኢንተርኔት እሺ ፓስወርድ ሲያስገቡ ማለት ነው ካፒታል ሌተር፣ ስሞል ሌተር፣ ቁጥርና አ ሲምቦል መኖር አለበት። እንደዛ አድርገዋል።
አዎ እንደዛ አድርጌ ነው የተለየ።
አራቱንም
አዎ capital letter letter small letter እና አ ቁጥር?
password አስገብቼ አዎ ቁጥርና symbol አዎ አድርገውበታል።
አድርጌበታለሁ።
እሺ እና በትንሹ ደግሞ ስምንት digit መሆን አለበት። ስምንት ነው ብዛቱ።
አዎ
እሺ ከዛ ምንድን ነው የሚሉት?
error error error እስቲ screenshot አድርገው ቴሌግራም ላይ ላኩልን በዜሮ ሶስት ቤቱ ስልክ።
እሺ እሺ መልካም እሺ